ጤና ይስጥልኝ ልስፖርት ነው ባኮ የምንረዳው
ምንድን ነው system አይሰራም ያለው እስካሁን?
ምን ነበር ያልሰራሉት?
system ቀሪው ምናምን ማውጫ withdraw ነው የፈለጉት?
አይደለም ማሳያ እንጂ
wallet ኡ አ wallet ይሰራል።
አይደለም እንትን ሁሉም ነገር አያሳይም ያለው የትላንት ያሳይ- የነበረው ምናምን አሀ ትኬቱን ነው?
አዎ እሺ ስንት ትኬት ነው
አለ እዛ የ- የ- በእኔ ስልክ ቁጥር በዚህ እኮ ስንት ትኬት ነው ያልታረመሎት?
እ፣ አ- ሶስት ነው ምናምን እሺ የቴሌግራማችንን ቁጥር የያዙና ትኬቶቹን እዛ ላይ ላኩልን።
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ስምንት ዜሮ ስድስት